የዘበኝ ነገ ነገ ቢመጣ hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕ ቺፕ ነበር ምደውሎት እሺ
ዝንጅብል order አድርገው እና ክልልኖትም ነበር warehouse እጥረት ስላጋጠመን አዎ እና ነገ እንልልክ ነበር። መረከብ ይችላሉ?
እችላለሁ።
የት ነው location?
ሆሊዴይ ሆቴል አጠገብ ሀያ ሁለት ቴሌ።
ሀያ ሁለት ቴሌ።
አዎ እሺ ነገ እንልካለን።
እሺ። ሌላ ደግሞ ዛሬ ሽንኩርት አዝዤ ነበር። ሞልቷል ላፑ። ቅድም አንደኛው group እንትን ሲለኝ ነበረ።
እሺ እስቲ check ላድርግሎት።
እስኪ ምናልባት እ፣ ማለት ሽንኩርት ነው ያሉኝ?
አዎ ሽንኩርት አዎ complete ሆኗል። ርብቃ ዮሐንስ ሆኗል?
እና በኃይሉ አዎ insufficient እያለኝ ነበረ። እንትን ማን ነው ሽንኩርት out of stock እያለኝ ነበር ምናምን ብሎኝ ነበረ።
አዎ አይ complete ሆኗል። ነገ ይመጣል። ይሄ ኮድ ይደርሶታል ዛሬ ማታ።
ጥሩ እሺ፣ ቴንኪው እሺ እሺ፣ እናመሰግናለን። መልካም